ሄሎ ጤና ይስጥልን። ችብችብ ሄሎ ሄሎ፣
ሰላም ነው።
ሰላም።
እ፣ እንትን ኦርደር ትላንትና እንትን ብለን ነበርና እሺ የመንግስት ቢሮ ነው የምንሰራው። ነገ መሰለኝ ዴሊቨሪ ይደረጋል የሚለው እንዴት እናድርግ?
ኮድም አልደረሱትም ማታ ላይ።
ሄሎ ሄሎ ኮድ እየሰማን- አልደረሱትም ማታ ላይ።
ወድማ ደረሰኝ ለጁን አንድ ነው የሚለው ለነገ ማለት ነው። ነገ ደግሞ ስራ የለን።
በዚህ ስልክ ነው አይደል order ያደረጉት?
አዎ በዚህ ስልክ ምን ምን ነበር order ያደረጉት?
ወደ አስራ አራት ያመጣል።
አዎ ወጥቷል። የእርሱ order የ driver ስልክ ልንገሩት። ዜሮ አስራ ሁለት ዜሮ ዘጠኝ አስራ ሁለት
ሰባት ሀያ ሰባት ሀያ ሰባት hello ሰማ አሁን መጣ።
አርባ ሰባት እሺ
ዘጠና
ዘጠና
አዎ ዜሮ ዘጠኝ አስራ ሁለት ሀያ ሰባት አርባ ሰባት ዘጠና ማን ይባላል?
ታመነ
ዘመነ
ታመነ ታመነ ታመን። እሺ thank you አዎ ይደውሉለት። እሺ እናመሰግናለን። መልካም ቀን።
ቴንክ ዩ
እሺ